ሄላ ሄሎ
ሄላ ሄሎ፣ ሰላም ጤና ይስጥልኝ።
አብሮትን ማን እሺ አሁን ደውለው ነበር።
እ አ አ፣ እሺ
እሺ
እ እንዴት ነው ተመላሽ ማደርገው ኦኬ። በፐርሰናል እንትን እያዘዙት ነበረ ኢንዲቪጁዋል እ የፔናስ ሩት ኢንዲቪጁዋል ያዘዙት ነበረ።
አ እንዲ- ኖርማል ያዘዝኩት ነበረ።
አዎ ያልመጣሎት የትኛው ነው?
እ ያልተቀበለ ለውዙ ነው ያልመጣው።
350 ብር ማለት ነው።
አ okay refund ነው አሁን የፈለጉት ይሄን?
የ- እሱኛው እንዳለ ሆኖ እሱ ከመጣ መጣ፣ ካልመጣ ግን እ እ እንትን ላይ ያስገባሁት አለ እዛው ቺፕ ያረኩት ማለት ነው። እዛ የተቀመጠ wallet ላይ wallet ላይ ያስቀመጥኩት እሱን እንዴት ነው ወደዛ ወደ normal account ማስገባት የምችለው?
okay wallet ላይ ያለው እኮ ከዚህ ለማዘዝ ብቻ ነው የሚጠቀሙት።
እ ከ- ከቺፕ ቺፕ ለማዘዝ ብቻ ነው የሚጠቀሙበት።
transfer ያደረኩት መልሼ ማውጣት አልችልም ነው።
አዎ wallet ላይ ያለው አዎ ለማዘዝ ብቻ ነው የሚጠቅሙት።
እሺ፣ አመሰግናለሁ። ግን አይደርሰኝም።
okay መልካም። አይ እቃ ይዘዙና ይደርሱታል። ይሄኛው አሁን መች ነበር?
አዝዤዋለሁ።
አዎ።
የ- ያዘዝኩትን እዩ። order ያደረኩትን ማየት ትችላለሽ።
አዎ ሽንኩርት አለ አሁን።
አ አዎ
ግን አልደረሰኝም።
ይም- ትናንት ነበር አይታገዘ
አ
ማን በሚለው ነበር አድሚኑ አ- አቤቻ በሚለው አሁን ቀይሬው ነው እንደውም
አቤቻ ስሙን በሚለው አስ እ አቤቻ በሚለው ነው።
አ ኦኬ እኮ ግን ዛሬ አልተቀበሉ
አልተቀበልኩም።
ያልተደወለሎትም አልተደወለልኝም delivered ይላል። ግን እዚህ ላይ ቅር- እኮ እኔም እኮ አይቼው ነው እ፣ አሁን ቅርብ ሰዓት ገብቼ ሳይሆን አዎ ከመጣ ብዬ ገ- check ሳደርገው አልገባል እንትን አልመጣም፣ ግን deliver ብሏል ደርሷል ይላል።
አዎ እሺ check ላድርግሎትና ካልሆነ ለ- ነገ እንዲቀበሉ አደርጋለሁ።
እሺ።
location የት ነበር?
እዚሁ ቀራንዮ ደበሌ
ቀራኒ።
አ እሺ ረዛን ላይ ነበር ሎኬሽን ያደረኩት።
እህ ኦኬ እሺ መልካም እሺ እሺ